hello ዋሽንግተን ዲሲ።
ምን ነው ጣል ጣል አረግሽ እ አቤት
ጣል ጣል አረግሽኝ ዘጠኝ አንድ አንድ እንኳን እኛ ከአሜሪካን ይደወልልናል እናንተ እንግሊዝኛ ለማስተማር ይከብዳችኋል ይህን ልርዳ፣
እ ይህን ልርዳ። የደወልከው ሐኪም ቤት ነው። ምን ልርዳ
ምን ችግር አለ ስሙ አውቄው ነው የደወልኩት ሳላውቅ እደውላለሁ እንዴ እኮ እሺ፣ ምን ልርዳው?
አይ የኢትዮጵያ ጦርነት ለአብይ አህመድ እርዳታ እንድትረጅልኝ ነበር። ጦርነቱ እንዲቀጥልልኝ ግፊት አድርግልኝ በይልኝ።
እሺ ለጥጋበኛ ጥሩ ነው በይልኝ።